ባባ ሄሎ
ሄሎ፣
እንዴት አደርክ?
እግዚአብሔር ይመስገን። እንደምን አለ ሰላም ነው አለው ጌታዬ አለው።
አለው። እንትን እ ባንክ ያለበት እ መኪና ምን አለ?
እ ባንክ ያለበት ሳይሆን ባንክ የሚያያዝ ነው ያለው።
እሺ የሚያያዝ ምን አለ? Vitz እ Vitz፣ Corolla፣ compact
እ እሺ እ ቅድመ ክፍያ ስንት ተከፍሎ Vitz አለ? እ Vitz አለኝ። አሁን
ሁለት ሺህ ስንት?
Vitz ሁለት ሺህ አንድ አለኝ። ሁለት ሺህ ሞዴል አለኝ። delivery ሁለት ሺህ አንድ ናቸው።
አሽር።
ዋጋ ዋጋ አንድ ሚሊዮን ሰባት መቶ ሀምሳ ሺህ ናቸው። አንድ ሚሊዮን አንድ መቶ ሺህ cash፣ ስድስት መቶ ሀምሳ ሺህ ባንክ።
okay እሺ። ፎቶን ማየት ይቻላል?
እ TikTok ላይ ግባና እ እ አሊባባ ወይም ተስ የሚል አለ አ እሱን አለው። አ እሱን አለ።
አዎ ግባና አይና አሉ post አድርጊያቸዋለሁ። ዲ ሀያ okay ስምንት እሺ።
ቤት Corolla ዎቹ ሶስት ሁለት ሺህ ሶስት ስንት ናቸው?
Corolla ሁለት ሺህ ሶስት ሰባተኛ ወር አለ።
እ እ ሁለት ሺህ ivory ነው ሁለት ሺህ ስንት?
ሁለት ሺህ ሶስት ሰባተኛ ወር እና ያልዞረ ሁለት ሺህ ሶስት ዘጠነኛ ወር የለጠፈ
እኮ ያልዞረ ነው መሪ።
እ የዞሩ ናቸው ሁለቱም በመቶ ሀያ ናቸው።
okay እሺ።
የዞሩ በመቶ ሀያ ናቸው። ሞተር ምናምን ካምቢዮ ያልቀየሩ ናቸው። በጣም ንጹህ ናቸው መኪናዎቹ።
እሺ እነሱስ cash ስንት ናቸው?
cash እ በአጠቃላይ ሁለቱም ዋጋቸው ሁለት ከአምስት ከሀምሳ ነው በባንክ አ አንደኛው ስምንት መቶ ሺህ ባንክ አሁን ተያይዟል ኦልሬዲ ኦኬ
አንደኛው